ያለው ዘመዴ ዘመዴ ያውልሻለሁ ዘመዴ ዘመዴ ያንቺን ልብ ሳላውቅን በመንደድ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ በሰላ ጎራዴ በድንገት ተመታው በሰላ ጎራዴ በድንገት ተመታው መሳቅሽን እያየሁ ብዙ ተንገላታው አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ አልተረፍኩም ከቶ በፈገግታሽ በትር አልተረፍኩም ከቶ በፈገግታሽ በትር ልብሽን ሳላውቀው አልኩኝ ኩምትር አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ በከንቱ ነው እንጂ ያረድኩ የገመንኩት በከንቱ ነው እንጂ ያረድኩ የገመንኩት የውስጥ ልቦናሽን እኔ መች አወቅኩት። አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ አይኔ አብሮሽ ይሄዳል አንቺን ተከትሎ አይኔ አብሮሽ ይሄዳል አንቺን ተከትሎ ያልሽንኝም ወዲያው እሺ አልልም ቶሎ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና መንደዴ ያንቺን ልብ ሳላውቅምና